ወደ ጤና ይስጥልኝ። ከችብችብ ነው የደወልኩሎት። ቅድስት order ነበሩት አይደል? የሮቤል ላይ OK። አዎ የሮቤል ስልክ ሲደውለት አይነሳም እና እርስዎ መቀበል ይችላሉ? እርስዎ መረከብ ይችላሉ? የሮቤል ስልክ አይነሳም።
አሁን ነው አዎ አሁን driver ኦቹ ደርሷል፣ እዛ አካባቢ ናቸው።
OK። እኔ ደግሞ እዛ አይደለም ቢሮ ነኝ።
OK፣ ማንም ይረከብ ሰው ይኖራል?
ሌላ አካባቢ ነው።
የሮቤል ሌላ ስልክ የለውም? ምናልባት የሚቀበልበት እንጃ አላውቀውም። እኔ እሱ personally አላውቀውም።
OK በቃ እሺ። ሌላ አማራጭ ካለ እፈልጋለሁ። እሺ